hello፣ ጤና ይስጥልን።
ጤና ይስጥልኝ ሀሚድ ነኝ። ምን ልርዳ?
አዎ፣ እንትን ነበር አባቴ game ላይ ማለት ነው አ
game የተጫወትኩኝ የሆነ ቤንቶች የተጫወትኩኝ እንትን point point point ሰጠኝ።
ምን point point?
አ እሺ ከዛ ከዛ point point point ኡ አ፣ የሚቀየር point ነው። ከዛ point ኡ እንዴት እንደሚቀየር አ፣ አላወቅኩም ነበረ።
okay እሱን እ፣ እንትን ለማለት ነው ራሱ ነው የሚሰጥ spin የሚደረግ እንትን ይመጣል አለ አይደል?
አ?
spin የሚደረግ የሚሽከረከር እንትን ማለት ነው ይመጣል አይደል? እንደ እሱን እኮ ቢንቢ አዎ፣ spin ብዬ እኮ ተ- አሽከርክሬ point ኡን ሰጠኝና ስንት ያ- ስንት ሰጠ አራት መቶ አስራ ስድስት point
እኮ ከላይ አልጨመረልህም? እሱም point
አ?
አልጨመረልህም? point ኡን ከላይ ከላይ የሚጨምርበት ከላይ አለ? አ አዎ የሚጨምርበት ቦታ ላይ እኮ ጨምሮ አራት መቶ አስራ አራት መቶ አስራ ስድስት ሆነ።
እሱ ወደ ብር ይቀየራል። የሆነ እና- የሚሞላ እንትን አለው ራሱ የሚሞላ አለው።
ምን ሚሞላ screenshot ላክልኝ እስኪ screenshot አድርገህ ላክልኝ።
screenshot አድርጌ ላክልህ አ በቴሌግራም በቴሌግራም።
አ አ እሺ አሁን አሁን ልክልሃለሁ።
እሺ ጥሩ